ጤና ይስጥልኝ ይመስልልኝ በኮምፒውተር እሺ። አይ ደ- ተደውሎ ነበር አበበ እባላለሁ። ካዲያ እሺ ታዲያ መስመር ኤግዛክት የሚቀርብበትን ቀን እንዲነግሩኝ ነበረ ኢሜይሉን ሪስፖንድ ለማድረግ ቆየ እኮ ባለፈው ይኸውልሽ፣ ባለፈው ወር ነበረ ሁለት ፒአር አልነበረ እንትን ያልኩሽ የሰጠሁሽ ኦኬ እሺ አንዱ የ UNHCR ይላል ላይ ተሾ ከሆነ አንዱ የኤኮ ይላል። ሁለት መኪና ነው።
okay ባለፈውም ወር ለ October ም አሁን ለ November ም ሁለት PR ነው የሰጠሁሽ። ሁለት መኪና ማለት ነው። እሺ ሁለቱም PR እኮ ቁጥራቸው ይለያያል። አንዱ አንዱ ያዛ ያለው extension ነው። አንዱ ግን አሁን የምንፈልገው ነው። ከ November አሁን አንድ ስለመቼ ጀምሮ ነው አሉ?
ነበረ። ከ November አንድ ጀምሮ ነበረ። በዛ okay።
ነው እኮ የምጨቀጭቃቸው ያሉት እሺ እሺ ለጅጅጋ እ?
ለዚህ አንዱ አንድ already እዛ አላችሁ አይደለ?
አ አንድ ደግሞ እንድትጨምሩልን ነበረ።
okay okay እሺ፣ ሁለት መኪና ነው ያለው። እሺ እሺ እሺ በቃ ንገሪኝ እንጂ ቶሎ።
እሺ አሁን ዛሬ አሳውቂኝ። እሺ እሺ ካልሆነ ደግሞ ምንድን ነው የሚሆን ስልሽ ካልቻላ በቃ አልቻለ ነገር ብሎ ይጽና እኛ ወደ ሌላው step ደግሞ እንሄዳለን።
እሺ እሺ መስማት አጉል ነው የሚሆንበት። እሺ እሺ